ቴኒስ ተለምበስት ነው።
ብር ወደ ዊዝድሮ አድርግቼ ነበረ
እሺ አል- አልገባልኝም። በሌላ አሁን ነው?
ሰው ቁጥር ማለት አ አሁን ነው ማታ ማታ ስልክ ቁጥር ልንገርም
እሺ አ?
የቤተሰቤ ስልክ ቁጥር የ- የደወልክበት ነው ወይስ ሌላ ነው?
አይደለም ሌላ ነው። ዜሮ ዘጠኝ ሀያ ስድስት
እሺ ዜሮ ዘጠኝ ሀያ ስድስት ሀያ አምስት
ዜሮ ዘጠኝ ሀያ ስድስት ሀያ አምስት ሀያ ዘጠኝ ሀያ ዘጠኝ አርባ አራት
ስንት ብር ነው?
የተለያዩ ሰዓት እና ሶስት መቶ ሀምሳ አራት መቶ አራት መቶ
መች ነው ቀኑ?
አ
ቀኑ መች ነው?
ትላንት ማታ ነው።
ትናንት ማታ አ
ከሶስት መቶ ስንት አስር ብር
አ ስንት ብር ነው?
ሶስት መቶ ሀምሳ
ሶስት መቶ ሀምሳ ብር ነው።
ሶስት መቶ ሀምሳ አራት መቶ አራት መቶ በተለያየ ጊዜ ነው ያደረኩት።
አራት መቶ አራት መቶ
አዎ።
አ failed ነው። ወደ ቤስት ቤት account ተመልሰዋል። እሺ
አ አሁን አ ወደ ቤስት ቤት account ተመልሷል። check አድርገው እዛ ላይ አሁን check አድርገው ስንት ስንት
አራት መቶ ሶስት መቶ ሀምሳ አራት መቶ አይደለ?
አ
እኮ አዎ፣ እሺ አራት መቶ አራት መቶ ሶስት መቶ ሀምሳ አራት መቶ ሀምሳ አራት መቶ ሀምሳ
በቃ ወደ failed ተመልሷል አሁን?
failed failed ናቸው። አዎ፣ ወደ ቤስት ቤት account ተመልሰዋል። እሺ
አሁን አይሰራ ዊዝዶ ባርቅ አይቻልም።
ትችላለህ፣ ማድረግ ትችላለህ።
አሁን check አድርገው check ላድርገዋ እሺ check አድርገው አባት